ሄሎ ሰላም ጤና ይስጥልኝ ብትበስ አብሮ ይስጥልኝ ናት ዘረብሩክ እባላለሁ ከሰው ነው የምደውልልሽ እና እሺ ዘረብሩክ ወይ አንደኛው ካሸ ሁለት አንደኛው ካሸሪ ይስተካክላል ነው ሁለተኛው ላይ ደግሞ ኢቨንቱ ቀጣይ ቀጣዩን ያወጣል ታውቂያለሽ ቀጣይ ዙሩን ያወጣል ያሁኑ ያለ ማለት ነው አዎ የሚቀጥለውን እያወጣ ሩ ማለት ነው አዎ ም- ማለት ልጆች ይወጣለን ብሎ ይመጣሉ ካምፕ ሲደረግ የለም እንትኑ ማለት ነው አዎ እና ልክ ቁጥሩ ነህ።
አዎ፣ የሚወጣላቸው ቁጥር እና እዛ ጋር ያለው እና የለም እና ኢቨንተሪው እኔ አንድ አይደለም አይደል አዎ አዎ፣ አንድ አይደለም እሺ እንትን እናድርግ እኔ ዲስክ ልካያለና
አዎ ልክ ያለኝ አሁን ልክ ያለሁ በቃ እሺ ተስ- ተስተካክልልሃል እሺ እሺ